hello ጤና ይስጥልን ቤስት
hello ጤና ይስጥልን።
አለን አለን። ሰላም ነው?
ሰላም ነው ሰላም ነው።
እሺ ምን እንርዶት?
withdraw አድርጌ ነበር ብሩ አልገባልኝም።
በዚህ በደወልክበት ቁጥር ነው?
አዎ ስንት ብር ነው?
ሶስት መቶ
አሁን ነው?
እ፣ ትንሽ ቆይቷል።
ዛሬ ነው? ሰዓት ሰዓት ይሆኗል? አንድ ሰዓት አዎ እ፣ አ- አንድ ሰዓት ምናምን ላይ okay።
እና ደግሞ እንትን CBE ብር እያስገባ አይደለማ።
CBE ብር በሳንቲም ነው የሚሰራው። እሺ SantimPay ላይ CBE ብር አለ፣ ቻፓ አዎ።
ላይ ቴሌ ብር አለ።
እሺ እሺ፣ ስንት ብር ነው? አሁን ሶስት መቶ ብር ሶስት መቶ ብር withdraw ነው አይደለ?
አዎ በቻፓ
አዎ
Okay። እሺ processing ላይ ነው ያለው።
አዎ።
እ፣ ትንሽ እንጠብቀውና እስቲ ካልገባ ለቻፓ እናሳውቃለን። እሺ
እሺ እሺ።
እሺ